ኧረ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። ዶንኪ ቲዩብ ነው ምን ልርዳዎት።
ስራ ምዝገባ ተብሎ ነበርና ካለ ቦታ ለመመዝገብ ነበር።
link ኡ ላይ ተመዝገቡ። እዛው link አለ description ላይ፣ በዛ link ተመዝገቡ።
Okay። ምን ውስጥ ገብቼ ነው የማገኘው link ኡን?
ዩቲዩብ ላይ ዩቲዩብ ላይ ቪዲዮ የተለቀቀበት ላይ description ላይ link አለ ለመመዝገብ። ይሄን link ይከተሉ የሚል አለ። እዛ ሊንክ ገብተው ይመዝገቡ።
እሺ እናቴ፣ አመሰግናለሁ። እሺ እሺ
እሺ።